ጤና ይስጥልን። እንዴት ነህ? ረዴት ነኝ። ምን ልርዳው?
ጤና ይስጥልን።
አብሮ ይስጥልን።
ዜሮ ዘጠኝ አርባ አራት ቤት ቤት ቁጥሩ ላይ ዜሮ ዘጠኝ አርባ አራት እሺ። አንድ ዜሮ ዜሮ
ዜሮ ዘጠኝ አርባ አራት ዜሮ ዜሮ ዜሮ ዜሮ ዜሮ አንድ አምስት ስድስት ዜሮ አንድ ሃምሳ ስድስት እሺ። ምን ነበር?
withdraw ነበር withdraw አምስት ሺ እና ሁለት ሺ እሺ እ ዜሮ ዘጠኝ አስራ አንድ ዜሮ ሶስት አርባ አንድ ሀምሳ ስድስት ወደሚል አ አ አ አ
እሺ confirm አድርጌልሃል። እሺ ትንሽ ቆይቶ ይገባልሃል።
እሺ thank you እሺ መልካም።
thank you እሺ እኔም አመሰግናለሁ።